Hello ሰላም ነው?
እግዚአብሔር ይመስገን።
እንደውልሽ ከወዳ metal manager ነበርና
እህ
ድርጅታችን ጋር በ junior accountant ግብ የስራ ቦታ ስላለ ዛሬ ከሰዓት ስምንት ሰዓት ላይ ነገ ጠዋት ሁለት ሰዓት ላይ ፈተና አለ። መተሽ መፈተን ትችያለሽ?
ነገ ስንት ሰዓት?
ነገ ጠዋት ሁለት ሰዓት እሺ የት?
እ፣ ለቡ መብራት አርሴማ ቤተ ክርስቲያን ፊት ለፊት እሺ እሺ። ምንድን ነው ማ- እንትን ቤቱ አልከኝ?
እ፣ ወዳ metal manufacturing PLC
እሺ እሺ። ወዳ ነው ያልከኝ?
አዎ፣ ወዳ ወዳ ወዳ ወዳ እሺ እሺ።
እሺ